Hello, Tennistalum Bistwich.
Uh, Pasamla. Answer.
Good ቶሎ አምሳ ሺህ ኮንፈርሜሽን ስጠው። ቶሎ በል።
በዚህ በደወልክበት ቁጥር ነው።
አዎ ቶሎ በል ቶሎ በል። አንኮር መምጣ ይሙሙ ካድ ምን ኩሳባሪ ያ ያሴ ልጅ አልሞትብህም?
የመች ነው ያደረግከው?
አሁን መቼ ነው ያደረከው? ጀመርክ እንደ አሁን ደግሞ
ያ
አሁን ደግሞ መቼ ነው ያደረከው? ጀመርክ
ምን ነው መጠየቅ የለብኝም እንዴ?
ያየ ጠየቀኛል።
እና ሳላየው እጠይቅሃለሁ እንደ እያየሁት እኮ ነው እየጠየቅኩ ያለሁት። የምጠይቅህንም መመለስ አለብሽ።
አቤት አቤት አቤት፣ ኧረ አውጣልን አንተ። እኛ ብር በልተህ እንደዚህ አትበላት። ሁለት ሚሊዮን በልተህ እኛ እንደዚህ አታናግረን አንተ።
እኮ አሁን ምን መሰለህ ኦልሬዲ እኔ የሆነ ነገር ስራውን ስሰራው እየጠየቅኩ ነው እንጂ የምሰራው ሳልጠይቅህ አልሰራም። እሺ ታራ ማወቅ ታራ አልችልም።
አውዲ ታራ ኮንፈርሜሽን ስትልኝ አውድቻለሁ አልኩህ አይደለም እኮ እንደዛ ፈቻባ፣ ስትለኝ ስንት ብር ነው እልሃለሁ። መቼ ነው ትናንት ሊሆን ፈያቸ ይችላል፣ ፈቻባ ዛሬ ሊሆን ፈቻባ ይችላል ፈቻባ አይደል?
ይኸው ፈቻባ ፈቻባ እኮ ዛሬ ነው አይደለ?
አዎ አምስት ሺህ ብር በሳንቲም ፔን የሞከርከው
ሳንቲም በሙኩር ያለ አዎ ነው በቻፓ ነው?
ፈቻባ ሙኩር ያለ ፈቻባ
አህመድ ነው ስምህ?
አዎ
ዜሮ ዘጠኝ አስራ አምስት አስራ ስምንት ዘጠና አንድ ሰማንያ ሶስት አዎ አካውንት ነበር። ወደዛ ገብቷል። እሺ
አ ወደዛ አካውንት ገብቷል።
እንስ ታራ ለምንድን ነው ሳንቲም ቤ ለምንድን ነው ማስወጣት ማልችለው?
ትችላለህ። በሳንቲም ፔ እምቢ እያለ ነው።
እምቢ ያለኝ ነው። አዎ አይ ትችላለህ፣ በሱ ማውጣት ትችላለህ።
እንስ አሁን እኮ confirmation ያየ ስትልኝ እሺ እሺ እሱ ጋር ያሁኑ ገብቶልሃል።
እሺ አሁን አምስት ሺህ ብር አለኝ ደግማለሁ። ሳልደውል ያየ confirmation ስትልኝ አልደውልም።
እሺ